hello ወይ ሰላም ነው አለን አለን፣ ሰላም ነው።
አለን። ዳንኤል ነኝ ከወላይታ።
እሺ ዳንኤል፣ እሺ ምን ነበር?
ቢሮአችሁ የቱ ጋር ነበር? ይቅርታ
እናት ባንክ head office ባምቢስ ጋር ማለት ነው።
እሺ፣ አሁን እኔ የቱ ጋር መሰለ? ይሄ ከባምቢስ አትላስ መብራት ጋር ነው።
okay፣ ወደ አትላስ አትላስ መብራት ጋር ነው። ቤት ከሩዋንዳ እየመጣሁ ማለት ነው፣ በሩዋንዳ በኩል okay፣ በቃ እንትን ጋር ይሄ እናት ባንክ head office ጋር ወረድና አዎ።
እናት ባንክ head office ጋር ወርዳ ከእሱ ጀርባ አዳማ ሪል ስቴት ስትላቸው ያሳየዋል። ground እንትን የለውም map የለውም።
map አለው። already head office ኡን እናት ባንክ ካየኸው ወይም ደግሞ መቅረዝ ሆስፒታል ብለህ ና።
መቅረዝ አዎ መቅረዝ ሆስፒታል የሚልም አለ። ከእሱ በቃ ፊት ለፊት ነው።
መቅረዝ ሆስፒታል